ጆግሪ
ሄሎ ሄሎ፣ አቤት፣ ሰላም ነው?
አለ እግዚአብሔር ይመስገን። ምን እንርዳ?
ጄሪ ነሽ?
ጄሪ አይደለሁም። ጄሪ ላገናኘ ማን ልበል?
እኔ ኤፍሬም ተወዶ የምልካሽ ላይ ያረካው እምቢ አለኝ እኮ ትናንትም አልሰራም ዛሬም እምቢ ብሎኝ።
እሺ፣ ምንድን ነው ችግሩ? እስኪ ቼክ ብታደርጉልኝ ብዬ።
ምንድን ነው የሚያስቸግርህ? ምንድን ነበረ
ምን አልሽ?
የሚያስቸግርህ? ያስቸግርህ ምኑ ነበረ?
login ብሎ ይገባል፣ ግን player ላይ እንትኖቹ ቤት ላይ ውስጥ አስ- አያስቀምርም፣ ትኬት አያወጣም። ውስጥ በቃ አጠቃላይ ነገሩን አያሳይም። ጫወታው ነው
okay፣ ከመቼ ጀምሮ ነው? ትላንትና ምንድ ነበር?
ትናንትና ሙሉ ቀን
ትኬት አላወጣልህም? ምንም አይነት ትኬት እያወጣ አይደለም?
አዎ እየሰራል። አንድ check ብታደርግልኝ።
እሺ፣ ስፖርት ብቻ ነው?
login ብሎ ይገባና check አያደርግም።
እሺ፣ አንዴ ጠብቀኝ። እሺ አቤት